ምንም የለም ቅር የሚለኝ ሁሉም ነገር ስላልደበቅሽኝ እያወቅኩኝ መከፋቴ አሳስቦኝ ነው ብቸኝነቴ ተደስቼ እንድታይ ሞክር ያለው ግን እምቢ አለኝ። ለእኔ ብለሽ ተያታኩፊ በደስታሽ ቀን አትከፊ። ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። bye bye bye ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። bye bye bye bye bye ይሳካል ይሆናል አይዞሽ እንዳላልኮኝ ከጎንሽ። bye bye bye ፍቅራችን እያሳሰበኝ በድንገት ኖዴ ባሰኝ። bye bye bye bye bye እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይሆን ሰው ሚለን ተራርቆ ፍቅር ይከብዳል ወዳጄ እንዴት ነው ምለምደው ወድጄ ምፈቅጄ bye bye ደህና ሁና አትበይኝ bye bye አትበይኝ ፈራለሁ bye bye ወጥተሽ እስክትገቢስ bye bye መች እችላለሁ bye bye ደህና ሁና አትበይኝ bye bye አትበይኝ ፈራለሁ bye bye ስትመጪ ማቆመው bye bye ቀኑን እቆጥራለሁ bye bye ደህና ሁና አትበይኝ bye bye አትበይኝ ፈራለሁ ባይ ባይ ልብሽን ተይልኝ ባይ ባይ ስወድሽ ኖራለሁ ምንም የለም ቅር የሚለኝ ሁሉም ነገር ስላልደበቅሽኝ እያወቅኩኝ መከፋቴ አሳስቦኝ ነው ብቸኝነቴ ተደስቼ እንድታይ ሞክር ያለው ግን እምቢ አለኝ። ለእኔ ብለሽ ተያታኩፊ በደስታሽ ቀን አትከፊ። በይ ስሚኝ በይና ሴት መሆን አለው ፈተና bye bye bye መንገዱን እንጂ ማያውቀው ሰው ሲሄድ ሸኙ ብዙ ነው። bye bye bye bye bye በሰላም ተመለሽልኝ ጨርሰሽ እንዳትለይኝ። bye bye bye መጥቼ ግን አልሸኝሽም ሆድሽን አላባባሽም። bye bye bye bye bye እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይሆን ሰው ሚለን ፍርሃቴን ደስታዬን ፍቅሬን ብነግርሽም እንዲቀለኝ ብዬ በእንባ ያልሸኝሽም bye bye ደህና ሁና አትበይኝ bye bye አትበይኝ ፈራለሁ bye bye ወጥተሽ እስክትገቢስ bye bye መች እችላለሁ bye bye ደህና ሁን አትበይኝ bye bye አትበይኝ ፈራለሁ bye bye ስትመጪማ